ቃል ዘእግዚእነ አምላክና የዮሐንስ ወንጌል ምዕራፍ ሁለት ቁጥር አንድ በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። ኢየሱስም እናቱ እና የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጉ አለቻቸው። አይሁድ እንደሚያደርጉት የማንሳት ልማድ ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው ሁለት ወይም ሶስት እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን ተመልክቶ የምልክቶች መጀመሪያ በቃና ዘገሊላ አደረገ፣ ክብሩን ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። በሁሉ ያመነ የዘላለም ሕይወት አለው።
Yeah.
Yeah.
Ah!
ዛሬ አሜን።